ጤና ይስጥልን ቤት ቤት ቤት የምልደው አብረሽ ትልኝ ሰላም ነው።
ሰላም ይመስገን።
ትናንት የሞከርኩት ነበረ እና አልተለቀቀልኝም። ምናልባት ብለቁት ብዬ ነው።
ምን ነበረባት?
የቆረኩት ነበር አልተለቀቀም። አንድ ቀልቷል። ቦነስ ኑሮ አይኑሮ አይለይም። አንድ ብቻ ነው የሚያሳይ።
እሺ ካሸር ኮድ ትነግረኛለህ?
እሺ አስር ቆይ አንድ ጊዜ እሺ። ይቅርታ እሺ
እሺ ንገረኝ። አስር አስር ዘጠና አንድ ዘጠና አንድ አርባ ሁለት አርባ ሁለት ስልሳ አራት እሺ ኧረ በስመ አብ ይኸው check አደርገው አሁን ለቆልሃል፣ ግን ብዙ ለውስጥ ነው ያለው። ሶስት አረንጓዴ ብቻ ነው ያለው። ለዛ ነው አሁን ለቆልሃል። check አድርገው